hello ጤና ይስጥልኝ ተድላ አምቡላንስ ባኮ መለዛው ሰላም ነው። እንዴት አደርሽ?
እግዚአብሔር ይመስገን እንዴት አደርክ?
አለ ትናንትና ለዛሬ ጠዋት ሶስት ተኩል ቀጠሮ አስይዤ ነበር። እሺ አዎ አዎ አዎ እሺ በቃ አይ እንዳላስታውሳቸው ብዬ ነው። በቃ ሶስት ተኩል ይድረስ ነው። እሺ፣ አሁን እደውላለሁ። እ እሺ ሶስት ሰዓት ተኩል እዛ ይድረስ አዎ፣ እዛ አዎ፣ ይድረስ።
please። አዎ እሺ፣ ሂሳቡ thank ምናምን ነግራችኋለች አይደል?
you። አዎ ትናንትናም ከፍለናል። እንደዛ ይነግራናለች።
አዎ የ time charge ኡንም የሰዓት እንትኑንም ሁሉንም አውርታችኋል።
አዎ አዎ፣ ሁሉንም ወጣ ነው።
በቃ please፣ እሺ፣ ይልካል።
ሶስት ተኩል ይደርስልናል። እሺ፣ እሺ፣ እሺ ይደውላሉ። እሺ እሺ፣ thank you።
እሺ ችግር የለም።